Hello ጤና ይስጥልኝ።
ጤና ይስጥልኝ።
ጤና ይስጥልኝ።
እ፣ ለነገ ቦታ ለመያዝ ነበረ
እሺ ይቻላል።
ስምንት ሰዓት
እሺ ስሞትን ይንገሩኝ።
እድላዊት
እድላዊት ማን?
እድላዊት ገላ ነው
እሺ የስምንት ሰዓቱን ነው ያሉኝ።
አ ስምንት ሰዓት እሺ ስልክ ቁጥር ይንገሩኝ። ዜሮ ዘጠኝ አስራ አንድ
እሺ አስራ ስድስት አስራ ስድስት ሰማንያ ሁለት ሰላሳ አንድ ሰማንያ ሁለት ሰላሳ አንድ እሺ ለስንት ሰው ነው ቦታ ማስያዝ የፈለጉት?
እኔ ለራሴ ለአንድ ሰው እሺ እሺ ይሄ ነገ ትኬቱን ከሶስት ሰዓት ጀምሮ እዛው ያገኛሉ ሲኤምሲ ሚካኤል ጋር
በቃ ጥሩ እዛው አካባቢ ስለሆንኩ ጥሩ እሺ እሺ እናመሰግናለን መልካም ምሽት Thank you bye